ሄሎ
ሄሎ፣ ሰላም ነው?
ሰላም ነው?
እኔ እግዚአብሔር ይመስገን ከዊ ፕላስ ሶሉሽን ነው የምደውለው።
ከ- ከኢሚግሬሽን ዊ ፕላስ ሶሉሽን
የት የት ዊ ፕላስ ዊ ፕላስ
ቢክላስ ዊ ፕላስ
ዊ ፕላስ ያ እ፣ አልገባኝም።
ባለፈው application ናችን ላይ ተመዝግባችሁ ነበረ
እ፣
አይደለ?
ይህ ምን application ዊ ፕላስ የሚባል application ሶልሚን ነው አይደል?
እ፣ አይደለሁም አይደለሁም። እኔ አብዱ ነኝ።
እሺ፣ ግን እ፣ ድርጅታችሁ ተመዝግቧል።
ይሆና እንደ ሆነ እስኪ አሁን በጣም busy ስለሆንኩ ነው class ውስጥ ነኝና እሺ፣ እሺ።
ይቅርታ፣ በኋላ ደውል።
ስንት ሰዓት? ስንት ሰዓት?
በቃ አስር ሰዓት ብትደውይልኝ ደስ ይለኛል።
እሺ፣ እሺ።